hello hello አቤት
አምቡላንስ ነበር የፈለገው እሺ ከየት ነው
እ ከየት ሄሎ
ሄሎ አቤት አቤት
አምቡላንስ ነበር የፈለገን ዳኑ ዳኑ ወደ ቦሌ ሚካኤል ቦሌ ሚካኤል ቴዲ ዳኑ ባራክ- ስሉዳን ዳኑ ሆስፒታል
እሺ ከዳኑ ወደ ቦሌ ሚካኤል አ፣ ቴዲ ባር አካባቢ እሺ አሁን ነው የምትፈልጉት patient ኣችን ታካሚ በምን ሁኔታ ላይ
አሁን አሁን ነው የምፈልገው።
እሺ ኦክሲጅን ይፈልጋል ታካሚ
አ፣ ትንሽ ምንም አይሰማኝም። ትንሽ አ፣ ምንም አይሰማኝም። እንት ሄሎ አቤት አቤት
ሄሎ አቤት እሺ መልስ ደውልልህ
ምን